ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎ?
ሁሉ ስፖርት እንትን ቦነስ በእንዴት ነው መጫወት የምችለው?
ቦነስ
አዎ አንድ ነጥብ ሰባት እና ከዛ በላይ መሆን አለበት ምኑ?
odd ኡ
odd ኡ ነው?
አዎ በአጠቃላይ ደግሞ አስር ጨዋታ እና ከዛ በላይ መሆን አለበት
odd ኡን ለመጫወት ነው?
የሚቆርጡበት ገንዘብ ደግሞ ሀምሳ ብር እና ከዛ በላይ
ኦኬ